ጤና ይስጥልኝ። ጆብን ሰላም ነው።
ሰላም ነው። እንትን የሆነ ብረት ነበር ፈልጌ ብረት ነበር እና ፎቶ ምናምን ልኬልሽ ብታዩ ካላችሁ
እሺ፣ ምን አይነት ነው?
እ
ስሙን ይንገሩኝና ልፈልግልዎት እችላለሁ።
ስሙን እኔ እንጃ የዶክተሮች የጻፉ ስለሆነ ብዙም እንትን አላልኩም። በምን መላኪያ መንገድ ቴሌግራም ምናምን ናቸው ማለት ነው።
አ፣ ቴሌግራም ላይ prescription ኡን ቴሌግራም ላይ ይልኩልኛል።
እሺ ይችላለሁ። በምን ስልክ ቁጥር
እ፣ በዚህኛው ቁጥር ነው።
እ አዎ አዎ በዚህኛው ቁጥር ነው።
እሺ ልላክል ልላክልዎትና ፎቶውን ይላኩልኝ። ድጋሚ ትንሽ ቆይተው ይደውሉ።
እሺ